አራሽ ሄሎ ሄሎ አቤት እኔ ስጥልህ።
አዎ ይስጥልን ሚንስቶ አዎ ምን ልርዳዎት?
የሚከራይ ቤት አላችሁ እንዴ ወደ ጉርድ ሾላ አካባቢ ያለው እንትን ህንጻ ላይ
እ ወደ ጉርድላ እ የሆነ ህንጻ ከዛ ላይ ነበር ስልካችሁን ያነሳው
አ- አይ የለ- የለንም አሁን እየተሰራ ተከራይ ታልቆ አዎ አዎ ኦኬ አይ የሚከራዩ ቤቶች አሉ የሚል ስላየውን
እ ምናልባት ቢሮ እ ደውሎ ይጠይቋቸው የሪሰፕሽኑን ስልክ ልስጦትና
እሺ ትነግሪኛለሽ አንዴ ቆይ እሺ አንዴ ሄሎ ዜሮ አንድ አንድ አራት